አቤት
ሰላም ማ በአጭር ቁጥር ተደውሎ ነበረ እ
እ በአጭር ቁጥር በስልሳ
እ በዘጠና ስልሳ ስድስት ተደውሎ ነበረ አዎ እሺ ምን ነበር የሚናት
አን- ዋናው ነው
አዎ
አይ ቅሬታ ለመስጠት ነበረ የምን እማዬ
እ ሄሎ
ሄሎ
ሄሎ ሄሎ